ጤና ይስጥልኝ አሪፍ ብሄር እንዴት ነው የባኩ መልርዶ ጤና ይስጥልኝ
አብሮ ይስጥል እንደምኛቸው ቅድም እያልሽን ቁጥር ቴሌግራም ላይ ልካለሁ
እሺ ደንበኛችን ስሙት ማን ይባላል
አንተነህ
እሺ ቴሌግራም ላይ ማን በሚባል ስም ነው ይላኩልን
በአብድ ማሊክ
እሺ ደርሶናል እናመሰግናለን እሺ
እሺ መልካም ቀን ይሁንልዎት እና እስካሁን አልገባም
እ ይቅርታ ደንበኛችን አሁን የላኩልን screenshot እ link ኡ እየከፈተ አይደለም
ከላይ ያለው ሳይሆን ከታች ያለው እሺ ሁለቱንም እየሞከርኩኝ ነው link ኡ አይከፍትም ደግመው መላክ ይችላሉ ልክ ነው ያኛው ተሳስቻለሁ የመጀመሪያው ይቅርታ
እሺ ሁለተኛ።
ደግሞ ይላኩልን ያው link ኡ የመጨረሻው።
እየከፈተ ስለሆነ
እሺ መልሼ ልላክልህ ገብቶኛል ደንበኛችን link ኡ እየከፈተ ስላልሆነ